hello hello hello ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
አለ የቴክኖሎጂ ነበር ምን ልርዳሽ?
እሺ እማዬ ላስቸግርሽ፣ በእናትሽ እሺ።
የሶስት ወር ሰመሪ ሪፖርት አምጪ ብለውኝ እ አስቸገረኝ ማውጣት፣ ቀኑን መጻፍ አልቻልኩም።
ማሽኑ አንቺ ጋር ነው አጠገብሽ?
አዎ አጠገቤኝ ጥቁር በነጯ ማሽን እሺ ልንገርሽ። ሙ- አብርተሽዋል?
አዎ አብርቼዋለሁ።
እሺ mode ን ንኪ።
okay፣ እሺ ከዛ ኤፍኤም ሲመጣልሽ ታቆሚያለሽ። ኤፍኤም እሺ እሺ እሺ መጣልሽ።
ይመችኛል።
እሺ አራት ጊዜ ዘጠኝ እንትነኪያለሽ።
አንድ ሁለት ሶስት አራት እሺ ከዛ CLK client እንትነኪያለሽ።
እሺ እሺ ነካሽ።
አዎ ከዛ አንድ ቁጥርን ሁለት ጊዜ ሁለት።
እሺ ከዛ ST የምትላለች ሰው አዎ ST ነች።
እሺ እሺ እሺ
ከዛ የመች ነው የፈለግሽ? የሶስት ወሩ የሶስት ወር ያሁን አዎ ከሚያዝያ ጀምሮ እስከ ሰኔ ያለውን ማለት ነው።
አዎ አዎ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አራት ዜሮ አራት ሀያ አራት ሀያ አራት አራት ከዛ quantity የሚለውን ትነኪያለሽ።
QTY QTY አ- እሺ እሺ ከዛ የመጨረሻውን ቀን ልንገርሽ ዜሮ ሰባት ዜሮ ሰባት አሁንም ዜሮ ሰባት ዜሮ ሰባት ሀያ አራት ሀያ አራት አዎ፣ ከዛ VD VD ትነኪያለሽ።
VD አለች እዛው keyboard ዷ ላይ እ አለች እዛው VD የሚል አለ።
VD አለ አዎ በቃ ልካ ንኪዋ እሺ ይህን ችልናት ወጣልሽ።
አዎ ወጥቶልኛል እሺ በጣም አመሰግናለሁ እሺ።
እሺ